ቸርኮት ይበላል። ሄሎ
ሄሎ፣ ሰላም ጤና ይስጥልን Best Bet።
ሰላም ነኝ። በደንብ አመሰግናለሁ sister።
እሺ፣ ምን ልርዳሽ?
bet bet እየተጫወች ነበር ታውቃለህ፣ እሺ
እና ሁለት መቶ ነበረኝ በቴሌግራም ላወጣ ፈልጌ በኢትዮ በቴሌብር ማውጣት ፈልጌ ነበር፣ እምቢ እሺ።
አለኝ።
አዎ ሁለት መቶ አይቻልም።
የለም።
ከሶስት መቶ በታች
balance ኡም የለኝማ ውስጡ ውስጡ ራሱ ወጥቷል።
ወጥቷል ማለት
ወደ ቴ- ወደ ቴሌ ራሱ አልገባም። ይህም ውስጥም የለም። የት እንደገባ አላውቅም።
እሺ። መቶ ብሩን የጠፋብህ?
ሁለት ሁለት መቶ
እሺ Best Bet ቁጥር ከኝ ነው።
አዎ፣ በዚህ በዚህ ነው።
እሺ check ላድርግልህ። ዛሬ ነው ያጣኸው?
አሁን አሁኑ
እሺ ቆይ ጠብቀኝ እስኪ check ላድርግልህ። በዚህ አካ- በዚህ ቁጥር የለም። Best Bet account ክንንገረኝ።
ዜሮ ዘጠኝ እም
ዜሮ ስምንት 08
ስልሳ ስድስት 66 ዘጠና ሁለት ዘጠና ዘጠኝ 92 99 እሺ ሄሎ
ሄሎ እ ሁለት መቶ ብሩን በ voucher ነው ያደረጉት። ሄሎ ቤት በ voucher ስላደረጉት በአካባቢው Best Bet ሱቅ አለ እንዴ?
ኧረ በቦስተር አላውቅም። ቦስተር አፍተን ምናምን የቤስት ነው።
ቤት ሱቅ አዎ፣ የ Best Bet ሱቅ ካለ እዛ ሄደው ብሩን መውሰድ ይችላሉ። voucher code ሲሰጥ- ሰጣችሁ ሁለት መቶ ብሩን ይሰጧችኋል። ወይም ደግሞ ወደ account ኣችሁ መልሳችሁ deposit ማድረግ ይችላሉ።
አሁን ራሱ በ- ወደ account deposit ማድረግ ትችላለሁ።
አዎ step ኡን ልንገር ልንገርና
እሺ
እሺ account history የሚል አለ ስልክ ላይ። ከዛ አካውንት ሂስትሪ አካውንት- ላይ ስትገባ አክ-
voucher history እሺ።
የሚል ታገኛለክ።
እሺ ከዛ ላይ voucher code ኡን ታገኘዋለክ።
እሺ voucher code ኡ የምትለዋን ኮፒ ታረጋትና ቁጥርና ፊደል ያለባትን deposit የሚለው ጋር ሄደ ቮቸር የሚለውን ማስገባት ነው።
select ታደረግና አዎ መልሰ voucher የሚለውን ትመርጥና deposit ማስገቢያ ያለው ኮድ ማስገቢያ እሷን ኮድ አስገብተ deposit ስትለው ወደ account ይመልስልሃል።
እሺ ሞክራለሁ። ትንሽ ሞክሬ ካልቻልኩኝ እደውልልሻለሁ።
እሺ አንቺ ችግር የለም፣ መመለስ ደውሉልን።
መመለስልኝ አልችም?
እኛም መመለስ ስለማንችል ነው።
እሺ እሺ አባ መልካም ቀን።